hello ጤና ይስጥልኝ። Best Bet
እንደምን አልኩ ወንድሜ።
እግዚአብሔር ይመስገን።
እስኪ ይልኝ እስኪ አንድ ጊዜ cashier code ልንገርህና አንድ ይቻላል።
አስራ ሶስት አስራ ሶስት
ሰላሳ አንድ ሰላሳ አንድ
ዜሮ አንድ ሀያ ሁለት
እሺ፣ አራት ጨዋታ ልወስዳለሁ። እሺ፣
አቤት አራት ጨዋታ ልወስዳለሁ ከአምስቱ
አራት ጨዋታ አራት ጨዋታው ቀይ ነው የበራው ከአምስቱ አንዱ ብቻ ነው አለ ትክክል።
ኧረ ተው አዎ፣ ሌላ cashier code ካለ ምናልባት ሚለስን ችግር
እሺ አይ፣ የትኛው ነው ቀይ በራ እንትን ያለፈው
ያለፈው የትኛው መሰለ? ናጅማ ከፓዲሻ የሚል የሳውዲ ሊግ
okay እሱ ነው ያለፈ አዎ፣ እሺ እኔ ጌታ አመሰግናለሁ ችግር የለም። መልካም ምሽት።